ሄሎ ሄሎ
በቤት ምን ነበር?
ሄሎ በእናት ሽግሩ ምንድን ነው? በእናት ይሄ አራት ቀን በንድል ላይ ነበር ገንዘብ።
እሺ በ- በዚህ ስልክ ነው ቤተሰቤቱ?
አይ በ- ከሰንቲም በይ ነው ሽግሩ። ሰንቲም በይ ስልኩ አይሰሩም።
ኦኬ በዚህ ስልክ ነው ቤተሰቤት የምትጫወተው?
አይ አይ አይ አስራ አምስት እሺ አስራ አምስት ሰላሳ ሁለት ሰላሳ ሁለት ዜሮ አራት ስልሳ አራት
ዜሮ አራት ስልሳ አራት
check እናደርግላለን። እሺ አንዴ ጠብቀኝ።
እሺ ቸገር በእናት
ሄሎ ሄሎ እ፣ ሺህ አራት መቶ ብር ነው።
አንድ ሺህ አርም
pending ላይ ነው ያለው እና ድጋሚ ሪፖርት አድርገንና እሺ
አዎ በእናት ይሄ ከዚህ መመለስ ይቻ- አይችልም እንዴ እንትን ደስ account ይመለሳል። ሳንቲም ፔ respond ሲያደርግ ይመለስልሃል።
ኧረ መልሱ በእናትህ ቶሎ በል። አሁን እኮ እንጫወታለን ወይ አ- ከአሁን በኋላ ድሮ አላደርጉም። በቃ
አይ ይስተካከልላል። ትንሽ እ፣ ብቻ ጠብቅና አሁን ትንሽ ብቻ ጠብቅ፣ ይስተካከልላል።
በእናትህ ደውሎ ድጋሚ እሺ፣ ሪፖርት አድርገናል። እሺ ለ- እሺ።
ሳንቲም ፔ ድጋሚ አድርገናል። እሺ እሺ እሺ፣ እሺ እንደዛ አድርጉ።
እሺ